ጤና ይስጥልን ማንባባ ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን።
እኔ የምልሽ በባንክ የሚመቻች ቪትስ መኪና አለሽ ላይ ቪስ በባንክ አዎ አለን።
እ፣ ስንት በስንት ማለት ማለት ባንክ ባንክና cash
እኮ ስንት ነው የፈለጉት? ስንት ሞዴል?
ሁለት ሺህ ሁለት አራትም ሁለቱም ችግር ቆራረጠ
ያጋ ነው እንደ አሁን ይስማል ሲቆራረጥ አይሰማም ሄሎ አሁን ይባል አሁን ይሻል ይሻል ትንሽ ማነፋል ነገር ለዛ ሄሎ አሁን ይባል አዎ እኮ ትንሽ እኮ ይማኛል አልጠፋሽም አሁን አሁን አካከብኩት አሁን አላለሽ ንገሪኝ እሺ
ሁለት ሁለት ሺህ ሁለት ሺህ አንድም ችግር ቤት በባንክ የሚመች ካለ ለስራ ነው ሶስት አራት ካሳምን አስራ ስድስት ካሳምን አንድ አለን አስራ ስምንት ነን
እሺ አለን እሱ እኮ እንትን ነው የሚላቸው ባንኩ አስራ ስምንት ይመቻችላል።
እሺ በካ- አዎ ሶስቱ አምስት መቶ ሺህ ይመስለታል። አንድ ካሽ ማለት ነው ብድር
በከዚህ አችም በረች እስከ ስድስት አምሶች አይሰራው ከፍ አፍ የለም አምሳ አምሳ የለም ዘጠኝ ሺ ምን ያሪ ሞድ ኮስት
አዎ ኮስት